ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። ሐርና ወርቁን እያስማማሽ ስክፈትል ሐርና ወርቁን እያስማማሽ ስክፈትል ተዘጋጀላት ተዘጋጀላት ተዘጋጀላት የመመረጥ ኃይል እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። እያረጋጓት የሰማይ መላእክት እያረጋጓት የሰማይ መላእክት ቤተ መቅደስ ኖረች ቤተ መቅደስ ኖረች ቤተ መቅደስ ኖረች አስራ ሁለት ዓመት እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። መንፈስ ቅዱስም እንደቀረባት አውቆ መንፈስ ቅዱስም እንደመረባት አውቆ ሰገደላት ሰገደላት ሰገደላት ዘካርያስ አውቆ እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ